ናት ነህ?
አብሮ ይስጥልን።
ምን ነጠው?
ጠይቄ ነበር ይሄንን እሺ ልስጦት የያዙ ዜሮ አስራ አንድ ስድስት
ዜሮ አስራ አንድ ስድስት ዜሮ አስራ አንድ ስድስት አርባ ሰባት
አርባ ሰባት
ሰማንያ አንድ ዜሮ አንድ
ሰማንያ አንድ ዜሮ አንድ ተለዋጭ ይኖራል። ይሄ ብቻ ነው።
እሺ ዜሮ ዘጠኝ አስራ ሁለት
ዜሮ ዘጠኝ አስራ ሁለት ሰባ
ሰባ
ስልሳ ዘጠና አንድ
ስልሳ ዘጠና አንድ thank you አመሰግናለሁ።
እሺ እናመሰግናለን።